ቡና ነው እንደዛ ነው እየደወልክ ከሆነ ይጠራል ከላይ እንዴ ሄሎ ሄሎ ሄሎ
አይሰማም?
ይሰማል ደውሎ ነበር ስንት ሰው ነው ምስ
አዎ ስልክ ምን ፈልጌ ነበር?
ምን
ስልክ ፈልጌ ነበረ።
ምን ፈልጌ ይቅርታ